ከሱ በቀር ጥንት የነበረው ዛሬም ደግሞ ያለው ያው አንድ ነው እግዚአብሔር አንድ ነው ያው አንድ ነው እግዚአብሔር አንድ ነው የማይለወጠው ቅዱስ ወንጌል ከዳር እስከ ዳር ለዓለም ይሰበካል ሁሉም ሊቀበለው የተገባው ቃል ከዘላለም ሞት ኢየሱስ ያድናል። የማይለወጠው ቅዱስ ወንጌል ከዳር እስከ ዳር ለዓለም ይሰበካል ሁሉም ሊቀበለው የተገባው ቃል ከዘላለም ሞት ኢየሱስ ያድናል። ከቀንበር በታች በሞት ጥላ ላሉ ነጥቆ የሚያወጣ የስልጣን ቃሉ በአፍ ኑሯል። ተነስ ተናገር፣ ለዚህ ጠርቶሃል ልትሆን ምስክር። እያደገ እየበዛ ሄደ፣ የእውነት ወንጌል ብዙዎችን ማረከ። ጠፉ ሲባል ይኸው ለመለምን ገና ገና ምድርን እንወርሳለን። እያደገ እየበዛ ሄደ፣ የእውነት ወንጌል ብዙዎችን ማረከ። ጠፉ ሲባል ይኸው ለመለምን ገና ገና ምድርን እንወርሳለን። ይበዛል ገና የሐዋርያት ወንጌል ብዙዎችን ለጽድቅ ያንበረክካል። ከሞት ባርነት ነፃ የሚያወጣ አዲስ ሰው አድርጎ ከዚህ ዓለም ጣጣ ይበዛል ይበዛል ይሰፋል ያድናል ይበዛል ይወርሳል ይሰፋል ነፃ ያወጣል በተራራ ላይ ያለች ከተማ ልትሰወር ከቶ አችልምና እውነትን በፍቅር በግልብ ይዘን ብዙዎችን ለኢየሱስ እንማርካለን። እውነትን በፍቅር በግልብ ይዘን ብዙዎችን ለኢየሱስ እንማርካለን። ወንጌል ሰላም ነው፣ ወንጌል ፍቅር ነው፣ ወንጌል ኅብረት፣ ወንጌል አንድነት። ወንጌል ሰላም ነው፣ ወንጌል ፍቅር ነው፣ ወንጌል ኅብረት፣ ወንጌል አንድነት። ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ ግሪክ የለም፣ አንዱ ነን በኢየሱስ ስም አንድ ላይ ነዘላለም አንድ ላይ በኢየሱስ ስም አንድ ላይ ነዘላለም አንድ ላይ በኢየሱስ ስም አንድ ላይ ነዘላለም አንድ ላይ በኢየሱስ ስም አንድ ላይ ነዘላለም